ጤና ይስጥልን ቢጫ ኢትዮጵያ በስራ ሮ ተባኮ ምልደው
እንትን አስመዝግቤ ነበርና አልመጡልኝም። ድረስ
በዚህ ስልክ ነበር ያስመዘገቡት። እሺ ትንሽ ጠብቁኝ። ቲና ግሮሰሪ ኖት። እሺ ደንበኛችን ትናንት ነበር አይደል ደውሎ የነበረው? እሺ አሁን እንደማየው ከሆነ ወደ ጥገና ባለሙያዎች ተላልፎሎታል። እስካሁን ካልመጡሎት ግን እኔ ደግሜ መዝግቤ አስተላልፍሎታለሁኝ።
አልቸግርሽማ፣ ሞቀ እየሞቀብኝ ነው እና እየሰራሁ አይደለም።
እሺ ደንበኛችን ኮዬ ፈጬ ነው አይደል ያሉት?
አዎ ቆየ ፈጀኛ።
እሺ አሁኑ አስተላልፍሎታለሁ። ሌላ ምረዳውስ ነገር አለ?
አይ አመሰግናለሁ። በቃ ይሄን ተባበሪኝ።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።